ሄሎ
ሄሎ ጤና ይስጥልኝ። እባክዎትን ምን ልርዳው?
ቴሌውን እየበላኝ ነው። ሄሎ እሺ፣ እና ማራጥ ፈልገው ነው አዎ፣ ኮኮብ ዘጠኝ ሰማንያ አምስት መንሰላል ብለው ሲልኩ ስድስት ቁጥር ለማቋረጥ አቋረጥ ይችላሉ።
እሺ